ሄሎ ሄሎ ሄሎ ሰላም ጤና ይስጥልን ቤተሰቤት
አምስት መቶ ብር withdraw አድርጌ system ላይ አምስት?
ቀረ መሰለኝ። አምስት መቶ ብር አምስት መቶ ብር እሺ በዚህ ስልክ ነው አይደለም ዜሮ ዘጠኝ ሰማንያ ስምንት ሰባ ዘጠኝ ሰባ ሰማንያ አምስት ሰማንያ ስምንት ሰባ ዘጠኝ እሺ
ሰባ እህ ሰማንያ አምስት
ዛሬ ነው አሁና
በዜሮ ዘጠኝ ነው በዘጠኝ ነው የምትጠቀመው በዜሮ ዘጠኝ ወደ ዘቢባ ሚል ቴሌብር ሰባ ስድስት ዘጠና ሰባ ዘጠና ስድስት
ያው አሁን confirm አድርጌልሃለሁ ትንሽ ጠብቀው ይገባል እሺ አሁን እሺ እሺ እሺ መልካም ምሽት እሺ